ጤና ይስጥልኝ። ሁሉ ስፖርት ነው። ባኮም ልርዳዎት።
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን።
ከትናንት ወዲያ በእንትን በዊዝድራው አድርጌ ነበርና
እም፣ ከዛ እንትን አላለም። የለም ብሩ ገብቶ ነበር።
እም፣ ወደ ቴሌብር ሳ- ሳዞረው የለም ብሩ።
እሺ እኮ ቴሌብር ላይ ነው ያልገባሉት አይደል?
አዎ ወን- ከእናንተ ደግሞ ተቆርጠዋል። አሁን ቴሌብር ስደውል አሁን መልሰንልሃል ብ- ብሎሃል ሁሉ ስፖርት አለኝ። ሳየው ደግሞ የለም።
አሀ ቴሌብር ላይ ነው ተ- ተመልሷል እኮ የተባለው ወደ ሁሉ ስፖርት account ነው።
አዎ
ሁሉ ስፖርት account ላይ check አድርገውታል።
አዎ የለውም።
ማን ልበል ስሞትን የቴሌግራም እሺ ሶድ መሐመድ እም፣ ሶድ መሐመድ ሽዑድ አዎ ሱዴስ
ሱዴት አዎ የቴሌግራም ስሞትን
እሺ ሱዴስ ብቻ ቆይቼ ልደውልልሽ ተካል አድርገው ነው እሺ ወይ ደግሞ hi ብለው ይላኩልኝ አ
ወይ ደግሞ hi ብለው ይላኩልኝ።
ወደ ሁሉ ስፖርት አ- አ ሁሉ ስፖርት እዛው ላይ ቴሌግራም ላይ እሺ hi ልበልሽ እሺ አምሳ አምስት መጨረሻው ነው።
አይደለም okay እሺ በቃ አለኝ። እሺ በቃ ሀይ ብዬ ልክልሽ እና